ስሜ ከወርተልጅ ሄሎ
ሄሎ
አቤት፣ ሰላም ጤና ይስጥልኝ። ቤስት ቤት ከቤስት ቤት ነበር ምደውለው።
አዎ ዳታ ነው ትንሽ ገንዘብ እየላኩ ነው።
ምን አልከኝ?
ዳታ ላይ ገንዘብ እየላኩ ነው። ትንሽ ጠብቅ ነው እህቴ።
እሺ እሺ። ጾም አይደለም አባ።
ያ እህቴ መ- ስምህ ማን ነበረ?
ሐምዜ
እሺ በቃ እሺ፣ ላክልን አባቶች
ሰላም